ጤና ይስጥልን ከቢጃ ኢትዮጵያ ነው የምንደውለው ደንበኛችን ኦኬ እሺ
ቅርታ ተቋርጦ ነበረ የት አካባቢ ነው
መሀል ገበያ አቃቂ አዲሱ አዲሱ ገ ይቅርታ የት አለ አ- አቃቂ ገበያ ውስጥ
አቃቂ ገበያ ውስጥ አ አቃቂ አቃቂ ገበያ አቃ- ገበያ- ገበያ ስጋ ውስጥ ነው ሰራ አዎ ስጋ ሰራዎች ኦኬ እሺ ገበያ ውስጥ
እሺ ደንበኛችን ፍሪጁ ምንድን ነው የሆነው
ፍሪጁ አንድ እድሜም ገፍቷል መሰለኝ የዘቢደር ፍሪጅ ነበረ እህ
እምቢ አለ አልሰራም ሲሰካ ይበራል
ሲሰካ ሲሰካ ይበራል ሲሰካ ይበራል አይበራም አይበ- ሲሰካ አይበራም የተንቀሳቀሰ አዎ።
ማለት ነው ማለት ነው እሺ ደንበኛችን እየተንቀሳቀሰ እድሜውም የገፋ ስለሆነ አይበራም እሺ ጥያቄዎትን እኛ መዝግበን ወደ ጥገና ክፍል እናስተላልፋለን ሌላ ምረዳውት ነገር አለ ታንኪዩ እሺ እሺ ስለ ደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ መልካም ቀን